Hello ሰላም ጤና ይስጥልን። ባሚ
አቤት
ከዊ ፕላስ ነበር ምደውልልህ።
ከምን ከዊ ፕላስ ነበር ምደውልልህ። የእኛን መተግበሪያ አውርደህ ነበር።
ከምንድን ነበር ያልሽኝ?
ዊ ፕላስ ድርጅት
ዊፕላስ አዎ፣ አዎ አዎ።
ለአሽከርካሪነት ነው ወይስ ለተጠቃሚነት ነበር?
አይ ለተጠቃሚነት እሺ፣ አሁን አንተ ያወረድከው አሽከርካሪዎች እና አገልግሎት ሰጪዎች የሚመዘገቡበት ላይ ነው እና እም፣ ለተጠቃሚነት ከሆነ ዊ ፕላስ Solution User የሚል የተለያዩ አገልግሎት የምንሰጥባቸው ከሶስት መቶ ሀምሳ በላይ ጌሞች ምንሰጥ- ምንሰጥባቸው እና አሸናፊ የሚያደርግን referral code የምታገኝበት ነው እ እና እሱን አውርደ ተጠቀምልልህ ነው። እሺ፣ አመሰግናለሁ።
አመሰግናለሁ።
እሺ እ